hello ጤና ይስጥልኝ ቃል ኪዳን ነኝ ከሚስቴስ ምን ልርዳው? ሄሎ
ሄሎ ሄሎ
አቤት የሰማ ነው።
ቤስት ቤት ነው ምን ልርዳው?
እው፣ ይህንን ለማስተካከል ያስፈልገኛል እህቴ።
ምን ነበረ?
አይ ጨዋታው ልክ ሲገባው ሲል እሺ
እን የኔ ስልክ ቁጥርና ፓስፖርቱ ትክክል ቀለ ሲመታው አይ አይሄደኝም
ምን አሉኝ
እ ምን አሉኝ ይቅርታ
እ ምን አሉኝ
አይ ምንም አላለኝም። እም፣ ጨዋታውን ለመሳ- ለመሳተፍ ያስፈልገኛል እና መመዝገብ ነው ወይስ
አዎ መመዝገብ ፈልገው ነው አዎ አስተካክልኝ።
እኮ እሺ ቤስት ቤት ድሮስ ቤት ላይ ሄደው ስልክ ቁጥርና password ነው የሚያስገቡት እሺ
password ሲያስገቡ capital letter small letter ቁጥርና symbol መኖር አለበት ትክክል
በቃ እንደዛ አድርገው ስምንት መሆን አለበት ብዛቱ እንደዛ አድርገው ይሞክሩት አይ ብዙ ጊዜ ነበር የጫወትኩኝ ያለ የኔ ጓደኛው የኔ ጓደኛ ነው እኮ ወስዶ ነው ያበላሽኝ። ግን መጀመሪያው ትክክል ነበረ።
እሺ እንደዛ ከሆነ forget password የሚለውን ይንኩት
ኦ okay okay እሺ ከዛ ይቀይሩት እሺ እሺ መልካም ምሽት እሺ እሺ